Hello ጤና ይስጥልኝ ቃል ኪዳን ከ BestBet ምን ልርዳው?
እንትን ነበረ withdrawal ብዬ እሺ limit ለዛሬ limit ይዘዋል አለኝ ለቀን
በስልክ ቁጥር ነው?
ትላንትና ትላንትና አዎ በደወልኩት ቁጥር
ስንት ብር ነው?
አራት መቶ ብር
እሺ የዛሬ ነው የትናንት ነው ያሉኝ? ይቅርታ
ትላንትና ትላንትና ማታ
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ወደ ዜሮ ዘጠኝ ስልሳ አምስት አስራ ዘጠኝ ሰባ ዘጠኝ ሰማንያ አራት
አዎ አዎ እሺ አሁን confirm አድርጌልዎታለሁ። process ላይ ነው ይገባልዎታል። ትንሽ ይጠብቁ።
እሺ እሺ እሺ መልካም ቀን። እሺ